ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
ሄሎ አቤት ይሰማል?
ይሰማል።
እሺ የምጠይቅሽ ነገር ነበረ።
እሺ በቴሌግራም ቻናል ሰምቼ ነበር እንሽት አድርጌ
እሺ
አንድ ቤት ነበረ አባንድድ የሆነው ግን ሁሉም አክቲቭ ናቸው። ሁሉም ኦልሬዲ ትክክል ምርጫ ነበረ
እሺ የቴሌግራም ቁጥሮትን ንገሪኝ።
ሰላሳ አራት
ሰላሳ አራት ሀምሳ አምስት ሀምሳ አምስት ሰማንያ አራት ሰማንያ አራት ስልሳ ዘጠኝ
አይ በዚህ የለም የላኩት ነገር የለም።
አስቀምጬዋለሁ ጠዋት አስቀምጬ ነበር screenshot አድርጌ።
አይ እዚህኛው ላይ የለም። የእኛን የቴሌግራም ቁጥር ያዙና በቴሌግራም ቁጥራችን ይልኩልን።
እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት አመሰግናለሁ። እሺ